አሪፍ ነኝ ማለት ነው። ባኮም ልርዳዎት?
አብሮ ይስጥልን።
ሄሎ
አ ይሰማል።
እሺ
አዎ እናንተ ጋር እንትን ነበረ ይሄ እኔ የሚስተካከል ያለበት ነገር
ደውለው አመልክተው ነበር ከዚህ በፊት አ በቴሌግራምም በመደወልም አመልክቼ ነበር ቆይቷል። ዛሬ አምስተኛ ቀን ነው ስድስተኛ ቀን ነበር።
እሺ ማን በሚል ስም ነበር ያስመዘገቡት?
በቴሌግራም ሙሳ ሙሳ ማን አሉ?
ሙሳ በምን አዎ ስልኩ ቁጥሩ ሙሳ በምን ነበር?
ስልኩ አሁን የደወሉበት ነው።
አዎ አሁን የደወልኩበት ሀያ ስድስት ቤቱ
እሺ system ላይ check እስካደረግለው ትንሽ ይታገሱ።
እሺ
እሺ ደንበኛችን መስመር ላይ ኖት?
መስመር ላይ አለው።
እሺ ስለጠበቁ እናመሰግናለን። አዎ በነገሩን መሰረት ከዚህ በፊት እ፣ ሪፖርት እንደተደረገ ያሳየናል system ኡ ላይ።
አዎ
የኛም technical team ኦች አይተው ለማስተካከል እየሰሩ ነው ያሉት።
አሁን ችግሩ ከእናንተው ላይ ነው ወይስ ከስልክ ከኔም እ፣ የቀራ ነገር አለ ወይም ደግሞ ከነዛ ከቶክስ ናቸው?
አይ system ላይ fail ያደረገ ነገር ስለነበረ አዎ እሱን ለማስተካከል እየሞከሩ ነው። ልክ እንደተስተካከለ ብሩ account ውስጥ ይገባል።
አይ፣ አሁንም ገና ነው ማለት ነው።
ከእርሶ ስልክ አይደለም ችግሩ።
ከቱኤክሱም አይደለም ከእናንተው ላይ ነው።
ከ transaction ኡ ላይ ነው ችግሩ ያለው። እርሶ ም።
አውጥተው ከቱኤክስ ስፖርት አዎ ወደ እናንተ አንድ ሺህ process ብሩን አዎ አዎ የኛ account አይደለም በእኛ በኩል አልፎ transaction ኡ አዎ ከዛ ወደ ቴሌ ብር የሚገባበት እ፣ system ላይ እዛ ጋ ነው ችግሩ ያለው።
ያ
ስለዚህ እኛም ያው ለማስተካከል እየሞከሩ ነው። ትንሽ ተመሳሳይ ብዙ case ኦች ስለመጡ ጊዜ አዎ።
ወስዶብን ነው፣ ግን በተራ ሁሉም እየታየ ነው የሚገኘው።
እሺ
እሺ ሌላ ጥያቄ ይኖሮታል?
ያ ምንም የለኝም። ኢንሻአላህ እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙ ድምጽ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።